ሌላው ጤና ይስጥልኝ። ድሮ ጋባ እኮ የምንወደው
እንትን ስፒች ቴራፒ ይሰጣል አይደል? ሄዶ ላይ ነው ብቻዬን። ስፒች ቴራፒ ስፒች ቴራፒያ
የት ነው መጥቼ መናገር የምችለው?
የስፒች ቴራፒ መናገር አልጀመረችም።
በስፒች ቴራፒ ጉዳይ የህፃናት አይደለ?
የህፃናት አዎ።
አ እንትን ቤ- ቤሊያር ሆቴልን ያውቁታል ወይም አዲስ ቪው ሆቴል ቀበና አካባቢ
አድራሻውን ትልክልኛለህ? ካላስቸገር ይቻላል።
እ፣ እኮ ምናልባት እኔ መምራት የምችልበት ቦታው የምታውቀው አራት ኪሎ አደባባዩን ታውቀዋል አይደለ?
አዎ ከዛ ወደ ቀበና መስመር አለ አይደለ? ወደ ወይም ወደ ኳስ ሜዳ መስመር
እሱ በዛ በኩል ሲሄዱ በስተግራ በኩል አዲስ ቪው ሆቴል አለ። አዲስ ቪው እ።
ሆቴል ከሱ ትይዩ በስተቀኝ በኩል ለብቻዋ የቆመች ground plus four ቢጫ ህንጻ አለች።
እ።
ድሮጋሚል ድሮ ጋር እሱ አ ድሮጋሚል ወይም እዛ ቦታ ከደረሱ በኋላ እ፣ ይደውሉልን። እኔ አቅጣጫውን እመራታለሁ።
እሱ እሱ እሺ እሺ እሺ እሺ።
ነበር፣ እሺ
እሱ